ሄሎ ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ ሄሎ
ሄሎ ሄሎ ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ
እ
አምቡላንስ ድርጅት ምን ልርዳሽ
አምቡላንስ ድርጅት ነሽ?
አዎ
በቃ ለኮምሰቴ ሰምበርባዴን ቱሬ በቃ ነን ቀባት ደብጮ ሲኖ አካማት ሚለ ቶኮና ዶኩምሶታ
ኦሮምኛ ይም ቤኩ
እኔ አማርኛም እችላለሁ። እኔ አምቡላንስ ፈልገሽ ነው አምቡላንስ ፈልጌ አይደለም ታዴ ልጆች ስነካ ነው ቁጥሩን አገኘሁ።
እሽ እሽ
አመሰግናለሁ። እሺ ችግር የለውም ችግር የለም እሺ